ባልባባ ጤና ይስጥልን።
አብሮ ይስጥልኝ። ሰላም ነው እግዚአብሔር ይመስገን። አባት ምን ለጣዎች?
አለን። አንድ እንትን አይቼ ነበር። ምንድን ነው ቢአርባ ሺ ባንክ ያለባት ያሪስ ምን መኪና?
ያሪስ ኦርላንዶ
ያሪስ ኦርላንዶ።
አ፣ እሺ ቁጥር ደስቶ ዜሮ ዘጠኝ አስራ አንድ
ዜሮ ዘጠኝ አንድ አንድ
ሀያ ስድስት ሀያ ስድስት ዜሮ ዘጠኝ ዘጠና ዜሮ ዘጠኝ ዘጠና እሺ ልደውልህ?
አዎ ደውል።
እሺ thank እሺ እናመሰግናለን።